ሄሎ
ሄሎ
ኢንዱስትሪ አብ- አብሮ ይስጥልን ዘመድኩን እባላለሁ አዲስ agent ነኝ እና አሁን ነገሮችን እዚህ shop ላይ install ለማድረግ እየሞከርን እርዳታ ፈልገን ነበረ አንድ ጠብቅ።
እሺ እሺ
hello hello ሄሎ
ሄሎ ሄሎ አቤት አቤት አቤት ዘመድኩን እንዴት ነህ? ሰላም ነው አለ እግዚአብሔር ይመስገን አለን እሺ
እ፣ አሁን install ልናደርግ ነበረ shop ላይ እና እሺ
እ፣ እንትን ነው የምንሰካካ ነገሮችን ምናምን የት ነው ቦታው እ፣ ዲማ እንትን ዲማ ነው ዲማ አ
ምንድን ነው ካይሮ ነው ጂአር ነው
ጂአር ነው ኦኬ ቴሌግራም ላይ ጻፍልን እናስተካክልልሃለን እ፣ እሺ እሺ እሺ